ማለት ነው። የሚረብሽ ድምጽ አለው። አዎ አምስት ሺህ እና አስር ሺህ ብር ነው አይደል እዚህ ድሮ ያረካው? ሄሎ ሄሎ አምስት ሺህ እና አስር ሺህ ብር ነው ይዝዶ ያረካው። አምስት ሺህ ገብቷል። እሺ አስር ሺህ አስር ሺህ ወደ ቤት ቤት አካውንት ተመልሷል።
አውጥቼዋለሁ አውጥቼዋለሁ።
መቼ ነው ያወጣኸው?
አሁን አሁን አሁን አሁን አውጥቼው ቀንሷል ከኔ
እሺ ዜሮ ዘጠኝ አስራ አንድ ሀያ ዘጠኝ ሰላሳ ሰባት አስራ ስድስት ነው አይደለ?
አዎ አዎ እሺ confirm አድርጌልሃለሁ።